Regina. ሪሲቨር እና ዴሊቨር ዴሊቨር ሱ ቢልም ሲፒዩ ቢልዲንግ እኮ የም- የመጀመሪያ ላይ እቃዎች ኢንዳስትሪ ይሄ ሲፒዩ ምናምን እያረ ምረጥ የሚለኝ ሶፍት ነው እንድመርጥ የሚፈልገው ወይስ ዌራውስ ላይ አዎ ሄሎ ጤና ይስጥልን። Hello ጤና ይስጥልን።
እንትን CPU ግን ተ- ተሾመ ጃስቲን ያለኝ ቦታ አለ ሁለቱም CPU building ይቅርታ፣ ስልክ ይቆራረጣል። ተሾመ
ችግር የለውም error ብሎ ነበር Hello፣ ከኢትዮ ቴሌኮም ነው የምደውልልሽ። ተሾመ እ፣ ኢትዮ መቶ ሰላሳ ላይ slot ላይ እየተጫወትክ ነበር። እ፣ የሀያ ሺህ ብር ሽልማት አሸናፊ ይሆናል። እንኳን ደስ ያለ።
እንኳን አብሮ ደስ አለ።
እ፣ የቴሌግራም group ላይ አዳርጌ ያለው ሽልማትን release እንድናደርግልህ እ፣
እ፣ ቴሌግራም group ላይ እንትን ትልክልናለህ ፎቶ ፎቶግራፍ እና መታወቂያ
እሺ።
አሁን ትልክልናለህ። የቴሌብር account active ነው አይደል?
አዎ፣ አዎ።
ስለዚህ በቴሌብር account ነው የሚገባለህ። ላክልንም እንትንን መታወቂያና ፎቶግራፍ። እሺ እሺ